አፍ ሲከፈት ይገመታል ጭንቅላት ራሳቸውን ሲያዋወቁ እንደሌላቸው ብቃት የ- አፍ ሲከፈት ይገመታል ጭንቅላት ራሳቸውን ሲያዋወቁ እንደሌላቸው ብቃት የ-
አንድ ሲባዛ በአንድ እኩል ይሆናል ዜሮ ሃርድ አስ ፋክ ቢቱ ላይ ግጥሜ ተጨምሮ በያሬድ ዝማሬ ባባባ ገብረና ቀኔ ከልፋላፍ መሃል አንድ የሚሆን የለ እንደኔ ማንቤሳዬን አስር አድርጎ ቢሆን ኖሮ መቼና የነበር የሰው ጆሮ ተማሮ ወጣው ወረድኩ ሁሉም አንድ አይነት ነው ልቤ ግን 24/7 ሚሻው ሙዚቃን ብቻ ነው ጠዋት ላይ ቻት ማታ ላይ ድማ ጠዋት እንቆቅልሹ በሰው ልጆች ተተካ ነው ኦኬ አገሬ ፖስ ለፎቶ አይደለም ሆነብኝ ማት ካልሆነ ልምጠቅ ወደ ማርስ ያ
bitch wanna fuck in the Glock I don't wanna fight አልሰማም ነበር እኔ ቢመክሩኝ ብለው ለኔ ስልግርር አይገባኝ ከኔ ብቻዬን ስቀርብን እንስክር እውነት ልትመጣ ስትል አይ አበደ ሲባል በሙዚቃ ልቡ ሲል ሰለል ልሰራ ነበር ቀን ማታ ልቤ ሲነቃ በሙዚቃ ወደ ብዙ ያካል ብዙ ይዟል አፌ ይማልላል በዜማ ያዜማል እውነታን ያፈልቃል አፌ እስኪጎርፍ ያመላል ያወራል
ዲቲ አፍ ሲከፈት ይገመታል ጭንቅላት አወቁ እንደሌላቸው ብቃል እስኪል የኔናኔ ኔናኔ ዝቅ ከፍ የነበርኩን ታልዘረፍ አንድ ፈኔገ እያልኩኝ ተፍተፍ ዋ ተፍተፍ ዋ የ የ የእኔ ስኔ ነኝ የሙዚቃ አሁንም የምለኝ ማልሰሞን የማናይ ዲዲዲ አንፋክ ነው ፖስ የ ጀሮችና እንደው ቃላት ሳመሬ በዜማ አለባችሁ እናረሰው የየ የራፕነውን ንጉስ ማነው አክሉን የለበሰው የ አይደለም ድቲ ወረኛ አልቃየርም ቀንና ማታ ልክ እንዲሆን ማኛ የ እውነት ነቅሶ በልቤ ምዘፍኖ የምኖረው ላይ ፋርለም ፈጠሬ ሙዚቃ ገብቶ በድሜ አዋቂ በስቶ በአገር የሙዚቃን ወር ያደረጉት እንዲሁን የልናገር የ የ አፍ ሲከፈት ይገመታን ጭንቅላት አውቁ እንደሌላቸው ብቃት የ የ የ የ ዲቲ የ ዲቲ የ ሃርስ የ ንግ ሃርስ የ ሃርስ የ ኤግቻ የ